Hello ጤና ይስጥልኝ።
Hello Hello በመስመር ስልክ እየደወልኩልዎት ነበረ።
ነው okay፣ እሺ፣ ችግር የለውም።
እሺ እ ስልክ ቁጥር ይነግሩኛል? order ያደረኩበት ዜሮ አርባ ስምንት
0948 አስራ አራት 14 ሰላሳ ስድስት 36
አርባ
ሰላሜት group ላይ ሴዲኒች ነው ያሉኝ አይደል?
አዎ ድንች አምዶ ድንች የሚል ነው ያገኘሁት ነበረው። ሰሚት ኮንዶሚኒየም ሁለተኛ በር የሚል ላይ ነው join አድርጌ የመጀመሪያ ጊዜ ነው። በደንብ አወኩት፣ አሁን ነው ግን ላይ- ብር ከፍያለሁ።
ኦኬ። የሰላሜት ግሩፕ ላይ ነው የገቡት እና ሰላሜት ተቀምጠለኝ እ ሰላም ጋር ነው ጆይን ያደረጉት እና እሺ ሰላሜት እቃውን ወስዳች ታውራ ከልስጦት ያውራታል እሺ፣ ደስ ይለኛል። አ- ወይ አንተ ነግራታሻል ከኔ በላይ አዎ፣ አውራትና መልስ ነግሮታለች። መልስ ታንኪ ሶ ማች። እሺ እሺ፣ ታንኪ